ሄሎ hello፣ ጤና ይስጥልኝ።
ሄሎ
ጤና ይስጥልኝ።
hello። አቤት ጤና ይስጥልኝ።
ይሰማል አይደለ?
ይሰማል?
እሺ፣ ኖር interior ነው።
ኖር ነው።
እሺ፣ ከአፍሪ ወርክ ፍሪላንስ ኢትዮጵያ ነበረ የምንደውለው። hello፣
ይሰማኛል?
እሺ፣ በ architect or interior designer የሚል ገብታችሁ ነበረ። ዛሬ ነበረ ያወጣችሁት። ያስቸገራችሁ ነገር ይኖራል? ፔንዲንግ ፔመንት ላይ አግኝተ ነው ነበር።
ፔመንት ላይ እያመጣልኛል።
ምንድን ነው የሚለው?
ምን
ኢደር አልሽኝ?
ነው የሚለው
እነሱ ይገጣል
ኢደር ነው የሚለው
ሶስት ወር ሶስት ባካንስ ነው ግን ሶስት እንትን እንደሚደርስል ይሄ የዩሲሲዲ ፑሽ እንትን ዝም ብሎ load አርጎ ይተዋል
stuck ያደርጋል።
እ? እ? በቃ stuck ያደርጋሉ?
load አድርጎ ይተዋል። አዎ፣ ይተዋል። አዎ።
refresh የሚለውን በተነከውታል።
እ፣ አድርጌያለሁ።
okay እሺ፣ ወይ screenshot አድርገው ይልኩልናል። አፍሪወክ support ላይ ያውቁታል።
እሺ።
አፍሪወክ እሺ፣ support ስችል አደርጋለሁ። እሺ።
እሺ፣ የሚያውቁት ከሆነ አፍሪወክ support እዛ ላይ ላኩልን።
ምኑን?
screenshot አድርገው
እሺ።
እሺ።